ጤና ይስጥልኝ ሁሉ ስፖርት በሚለዳው
ብር transfer አድርጌ አልገባልኝም ነበር።
withdraw ነው ወይስ deposit?
deposit
እሺ ከቴሌ ብር የተላከለትን message በቴሌግራም ይላኩልን።
ላኩልሽ ቅድም
በስልክ ነው የላኩት?
በዚህ ስልክ
ቴሌግራም ላይ የጠየቅኑትን ይግቡና ይመልሱልን። ቴሌግራም ላይ የጠየቅኑትን ገብተው ይመልሱልን።
እሺ እሺ